ጤና ይስጥልኝ ምን ልታዘዝ? ቴሌዊ
ቴሌዊ ከበሰዓት ነው ቀልኝ
ምን አሉኝ? ይቅርታ
ጨዋታው የተጫወትኩኝ የበላሁትና የተበላሁት ስለማላውቀው ግልጽ አልገባኝም እኮ አጫወቱን ያልገባው
ጫወት ነው አይገባኝና እሺ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውሉና
እሱ አለም ከዛ- ከዛ ሰባት ቁጥር ይጫኑና አማርኛ ያሉ ሶስት ቁጥር ለመጫወት የሚለው
ሰባ ቁጥር ሰባ ቁጥር አዎ፣ ሰባት ቁጥር ተጭነው አማርኛ ሶስት ቁጥር ለመጫወት
አ፣ ሰባ ቁጥር ለአማርኛ
አዎ።
አዎ። ስጫወትና ሲያሸንፍ እንዴት ነው ታዲያ እንትን የምናደርገው ነው?
በስልክ ወጥ- በ- ለእኛ system ላይ እናያለን እና ለእናንተ ደግሞ message ይደርሳል።
አዎ ብዙ ጊዜ የተጫወትኩ ነው እና
አዎ ችግር የለም። ከደረሱት እኛ እንደውላለን ራሳችን።